አምኖ አናፈረ ኢየሱስን ይዞ ወደቀ እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ ዘመናት አይለውጡትም ዓመታት አያስረጩትም በሰማይ ዙፋን ሆናለው ብቻውን ገዢ ለሆነ ለሱ እዘምራለሁ ለሱ እዘምራለሁ ለሱ እዘምራለሁ ለሱ እዘምራለሁ ከአፉ ለወጣው ቃል የሚጠነቀቅ የታመነ አምላክ የዘላለም ጌታ በቃሉ የማይዋሽ እውነት የሚናገር ማይነገር ከቶ ማይነገር ከቶ ማይነገር ከቶ ማይነገር ከቶ ማይነገር ከቶ ማይነገር ከቶ ማይነገር እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ ሰማይ ዘርግቶ ምድርን ያጸና ሁሉን የፈጠረ እሱ ገና ፍጥረትን በፍኝ ሰብስቦ የያዘ ጌታ ነው ባለም ላይ የታመነ ኃያል የታመነ ኃያል የታመነ ኃያል የታመነ ኃያል የታመነ የታመነ ኃያል የታመነ ኃያል የታመነ ኃያል የታመነ እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ ታመኑት ታማኝ ቢጠጉት የማይጥለው ሁሉን እኩል የሚያይ ታማኝ እሱም በእውነት ጠርቶ ያፈረ ማን አለ የማያሳፍር ነው ኤልሻዳይ የሆነ ኤልሻዳይ የሆነ ኤልሻዳይ የሆነ ሁሉን ቻይ የሆነ ሁሉን ቻይ የሆነ ኤልሻዳይ የሆነ ኤልሻዳይ የሆነ ሁሉን ቻይ የሆነ ሁሉን ቻይ የሆነ እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ እርሱም ታምኖ አናፈረ ኢየሱስን ይዞ ወደቀ ይታመናል እንጂ ጌታ ይታመናል እንጂ ይታመናል እንጂ ኢየሱስ ይታመናል እንጂ አለው ብቻውን ገዢ ለሆነው ዘምራለው